ጤና ይስጥልኝ። ስፖርት ነው ረዳው።
እማዬ ሰላም ነው?
እግዚአብሔር ይመስገን።
መቼ ነው? ከአምስት ቀን በፊት እንትን ብዬ ነበረ ገንዘብ ወጪ አድርጌ እሺ እስካሁን አልገባልኝም። አስመዝግብ አላችሁኝ፣ አስመዘገብኩኝ። ሁለት ቀን እንደዛ ተመዝግቧል። pending ነው የቴሌግራም ብላችሁ።
ቁጥሮትን ይንገሩኝ።
ቴሌግራም ሰላሳ ሁለት እሺ።
ማን ነው ይሄ? በዚሁ በዚሁ በራሱ ስልክ ነው የላኩት።
አሁን በአርባ አንድ በደወሉበት በ- አዎ፣ ዘጠና አንድ አርባ ስልሳ ሁለት ስልሳ ሶስት ቴሌ- ቴሌግራምም ልኬ ነበረ።
እሺ፣ technical የሆነ ችግር ስለነበር ነው። አሁን ይስተካከልሎታል። ስለተስተካከለ system ኡ መች ይገባል?
ድጋሚ አስተ አሁን እያስተላለፍኩሎት ነው። ድጋሚ ሲመለስ እናሳውቆታለን።
በቴት
ቴሌግራም ላይ ይጽፍሎታል።
እሺ